ሄሎ ቢርሳ ቢኔ
አርባ ዘጠኝ አርባ አራት አርባ ዘጠኝ አርባ አራት አዎ
ምን ሆነብህ?
አንድ ሁለት እ እ ከምግብ ቤት አልደረሰም። ቆየ
ምን አልከኝ?
ምግብ ቤት አልደረሰም። አላገኘም።
ማን ነው ስምህ?
ደስታ እ ደስታ ነው።
ደስታ ምግብ ቆይቶብኝ ነው ነው ያልከኝ?
አዎ አዎ
እሺ አሳውቅልሃለሁ። የት ሬስቶራንት ነው?
ቻኖሊን ሆቴል ሳሚ እሺ ደስታ አሳውቅልሃለሁ። ጠብቅና ስራው እ እ